Hello.
Hello, አቤት።
ኤርሚ ወይ ወይ ብሩኬ ነኝ።
ወይ ብሩኬ አማን ነው እንዴት ነሽልኝ? አባ አለን አለን። ምንድን ነበረ እዛ ጋር እኮ እያየሁት እንትን ቅድም?
በ back office ላይ አልገባልህም? ገባሁና
አሁን check አላረኩትም። ቅድም ግን እዛ cashier ኡ አለ እዛ ባለፈው ኮፒ ትኬት ሳታወጣለት ቀርታ የበላውን ትኬት ምናምን እንትን ጫጫታ ምናምን ስለነበረ አሁን cashier ኡ አለ የ cashier screen ኡን ይደብቀዋል ታውቃለህ።
ሀይል ያወጣች- ያው- አዎ፣ ያወጣችሁንም የሰራችሁንም ኮፒን ብትፈልግ አያወጣላቸውም።
እሺ እሱን አይ።
እ፣ በቃ እስኪ check ተደርጓል። አሁን ግን የሆነ restart ምናምን አድርጉትና አሁን ሰርቷል። እሺ እሺ back office ላይ check ላድርገው እኔ እስኪ back office ላይ አልገባልህም እንዴ ጭራሽ?
back office ላይ አረ ገብቷል፣ ግን ዜሮ ዜሮ ነው እዛ የሚለው እስኪ back office አ፣ ነው?
እንትን በለው back office ን እንትን restart ምናምን አድርገው እንጂ ይሄ እኔና አሁን እኛ የምናይበት ባኮፊስ እና አንተ የምታይበት አንድ አይነት ነው። የእኛ በቃ እሺ።
አጠቃላይ መከታተያ ነው እንጂ እኛ ጋር ያሳየኝን የላኩልን። ስለዚህ ይገባል በእርግጠኝነት። እሺ እሺ ብሩ እሺ ሄዱ።